ሄሎ ጤና ይስጥልኝ ደንበኛችን ከአሪፍ ፔይ ነበር የምደውለው። screenshot ላኩልኝ ነበር ያልኩት እርስዎ text message ነው የላኩልኝ ደንበኛችን።
account ኡ
screenshot ነው የሚልኩን ፎቶ አንስተው ሪስ- እንትኑን ላይ- እ፣ receipt ኡን ፎቶ አንስተው ነው የሚልኩልኝ screenshot አድርገው እንጂ text message አይደለም ደንበኛችን።
እሺ፣ ከጃምቦ ቤት
አዎ ከጃምቦ ቤት screenshot አድርገው text message ኡን screenshot አድርገው ይላኩልኝ።
እሺ፣
እሺ ደንበኛችን እናመሰግናለን።
ያው